ጤና ይስጥልኝ። ደጀኔ ባርና ሬስቶራንት ነው። ከቢጃ የጥሪ ማዕከል ነው የደወልነው። ቢጃ የጥሪ ማዕከል እሺ
የቢጃ የመለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል ደንበኛችን።
ምን አልሽኝ?
የቢጃ የመለያ ቁጥር በአጭር የጽሁፍ መልእክት ደርሰውታል እሺ
ደርሰውታል ደንበኛችን።
አሁን
አይ ሰሞኑን
የደረሰኝ የለም።
ካልደረሰውን የያዙ ልንገረውት
እሺ
ሀምሳ ሰላሳ ሰባት
እ እ ሀምሳ ሰላሳ ሰባት
ሃምሳ ሰላሳ ሰባት ዘጠና አራት ሰማንያ አንድ
ዘጠና አራት ሰማንያ ሰማንያ አንድ እሺ
እሺ ደንበኛችን ይሄን ለማሳወቅ ነው። መልካም ምሽት።
እሺ